አንድ መቶ ስድስት አራት አምስት ብር online
hello hello፣ ሙሉ ቀን ወይ order number ስንት ነው ያልከኝ?
ሰላሳ አንድ እስኪ በይ። ሰላሳ ሰባት ሰባ አምስት ነው። sorry
ሰላሳ ሰባ አምስት ነበር ያልከኝ አይደል? ቅድም አዎ፣ sorry sorry ሰላሳ ሰባት ሰላሳ ሰባት ሰባ አምስት
እሺ እሺ
sorry